애또가 원래 산이 나가서 이모지. 이거 구하시. 아치.
Hello? Hello?
아.
Ah, መጸው ሆየ ይለን ያረጓለ
ትግርኛ አንችልም። እናት አማርኛ ትችያለሽ?
ማ የእንትን የማሰማሪያ ማጠሪያ የስም ላ ሊቀይር ፈልጌ ነበር።
ይሄ ቤስት ቤት ነው። እሺ፣ ኢትዮ ቴሌኮም አይደለም።
እሺ ምን ብዬ ልደውል ታዲያስ? አላውቀውም። ልትል ጠይ ዘጠኝ ዘጠና አራት አዎ፣ እሺ አመሰግናለሁማ።
ደወልሽ ነው። አመሰግናለሁ።
እሺ